ጤና ይስጥልኝ። አርፍቴ ረዲት ነው የበኩል ልርዶ
እና ትላንትና deposit አድርጌ ነበር ሶስት መቶ ብር ከ CBE ብር ላይ እሺ አልገባልኝም። አሁን ድረስ
አመልክተው ነበር ደንበኛቸው አዎ
አመልክተው ነበር ደንበኛቸው።
አዎ አመልክቼ ነበር።
እሺ በዚህ ቁጥር ነው ያመለከቱት?
አይ አይደለም፣ ልንገርሽ ቁጥሬ እሺ
ዜሮ ዘጠኝ ሰላሳ አምስት ሰላሳ ሶስት አ ሰላሳ አምስት እሺ ሰላሳ አምስት ስልሳ ሁለት እሺ ስልሳ አራት
እሺ ስልሳ አምስት
እሺ ስሞትን ይንገሩን ደንበኛችን ብሩክ ወጋየሁ
ማን አሉን?
ብሩክ ወጋየሁ
ይቅርታ ብሩክ ብሩክ ብሩክ ወጋየሁ